ጤና ይስጥልኝ። ሁሉ ስፖርት ነው። ባኮ ምን ልርዳዎት?
withdraw ኡን deposit ለማድረግ በቴሌብር አይቻልም እንዴ? እጁ ላይ ስለጠፋብኝ አ technical ችግር ስላጋጠመን ነው። በሌላ መንገድ ማስገባትም ማስወጣትም ይችላሉ ደንበኛችን።
ሌላ መንገድ ማለት የፈለጉት እኔ የለም እኮ።
ነው ማስወጣት።
አይ ሌላ መንገድ ስለ- እንትን ስለሆነ እንትን ምንድን ነው ሀሎ ካሽ ብቻ ነው መሰለኝ የሚሰራው።
እኮ ይንገሩኝ፣ ምንድን ነው የፈለጉት እርስዎ? deposit ነው withdraw?
አይ እኮ deposit ለማድረግ በቴሌብር ነው